ሄሎ Hello፣ አቤት ጤና ይስጥልኝ።
አብሮች
እናት እንትን TikTok ላይ high roof መኪና በ- አይቼ ነበረ።
እሺ እሱ ለመጠየቅ ነበር።
ሁለት ሺ አስራ ስድስት ሞዴል ነው አ 2012 ሺህ ሞዴል አንድ ሚሊዮን ባንክ ያለበት የሚለው አንድ ሚሊዮን ያለበት የለም ሁለት ሺ አስራ ስድስት ነው ያለን ስምንት መቶ ሺ ዕዳ ያለበት ስምንት መቶ ሺ ዕዳ ያለበት ነው ያለን እሺ፣ 800 ሺህ ዕዳ ያለበት። እሺ፣ ዋጋው ሰላሳ አራት
34 ዋጋው አዎ ከነዕዳው ማለት ነው
ከነዕዳው 34 ነው።
አዎ ስለዚህ ለሰዎቹ ስንት ነው የምከፍለው ማለት ነው?
ሀያ ስድስት ኦ በ cash አዎ Okay። እሺ፣ በቃ ሌላ የለም ከዚህ ሌላ ማለት በ cash ትንሽ ሆኖ በባንክ ባንክ የለም እንደዛ የለም ነው እንዴ?
አዎ እሺ፣ አመሰግናለሁ።